hello ሰላም ነሽ?
ሰላም ቆይ አንድ ጊዜ አባቴ ይጠብቀኝ እሺ ይቅርታ
እሺ
hello hello ሰላም ጤና ይስጥልኝ።
አዎ አላንሽ
እሺ
ምን ነበር?
አስር ሺ ሰባት መቶ ውትድረው
እሺ መቼ ነበረ?
አዎ አዎ ስልኩ አሁን
እሺ ስልክህን ንገረኝ።
አዎ አስራ አምስት አስራ አምስት እሺ
ዘጠና ሰባት
እሺ
ሰላሳ ስምንት
አስራ አምስት አስራ አምስት ዘጠና ሰባት እሺ
ሰላሳ ስምንት ሰላሳ ስምንት አዎ
አሁን ነው አይደለ?
አሁን አሁን አሁን አስር አሁን አስር ደቂቃ ከ- እ፣ ስምንት ደቂቃ ነው።
እሺ ገብቶላል። እሺ እሺ እሺ thank you very much ችግር የለም። እሺ ወንድሜ መልካም ነው።
እሺ thank you very much okay okay bye thank you